ምንድን ነው ተሳስተው ደውለውልሽ ነው? ተሳስተው ደውለውልሽ ነው እንዴ?
ሄሎ ሄሎ
አቤት።
ጤና ይስጥልኝ።
ጥሌ ስልኩን ሱቅ ትቶት
ሄሎ
ወይ?
ከ We Plus Solution ነበር የደወልኩት።
እሺ
ባለፈው We Plus app ላይ ተመዝግባችሁ ነበረ እ
እና አሁን የተመዘገቡትን active እያደረግን ስለሆነ አንዳንድ መረጃዎችን ልንጠይቅ ነበር የደወልነው።
እኮ ቆይ የስልኩን ባለቤት ይምጣ
okay።
መልሶ ይደውል በዚህ።
አዎ ደውሉ።
እሺ እሺ፣ እሺ። ከ- ከየት ልበለው መልእክቱ We Plus
እ? እ?
We Plus
እሺ እሺ፣ እሺ።
እሺ